ሄሎ
ሄሎ ሰላም ነሽ?
ሰላም ነው። ሰላም ጤና ይስጥልኝ። ቤት ቤት ነው አለን እንትን ቨርቹዋል ያለውን በካሽ እጄ መውሰድ የነበረብኝ ግን እኔ ወደ አካውንት ያስገባው ፈልጌ ነበር።
ኦኬ እሺ። በቦቸራ ዘ ነበረ መጀመሪያ አዎ፣ አዎ፣ ቅድም አውልተን ነበር ማ ደውለሻል?
አዎ አይተን ነበረ። ገና አሁን ነው ለስራ ጠብሼ ላስገባ ስምልህ እንዴት እንደማስገባው ልጠይቅሽ ብዬ ነው።
okay መጀመሪያ በ voucher withdraw አድርገሽ ነው አይደለ?
አዎ withdraw ያደረግሽበት method አለ አይደለ? ራሱን አሁን deposit መርጪና withdraw ስታደርጊ voucher code ሰጥቶሽ ነበር አይደለ?
አዎ፣ ሄደሽ ከሱቅ እንድትወስጂ የሆነች ለራሱ የሰጠሽ ኮድ አለች አይደለ? እሷን ያዣትና እና እሷን ኮፒ አድርገሻት መልሰሽ deposit ስታደርጊ voucher ን መርጠሽ ኮዱ ላይ ይሄኛውን የቅድም withdraw ያደረግሽው ኮዱን ማለት ነው እሱን ታስገቢዋለሽ። ከዛ ወደ ቤት ቤት account ሽ ይገባል ማለት ነው።
እሺ፣ አመሰግናለሁ።
ከዛ የቤት ቤት account ሽን ከዛ የቤት ቤት ጋር ከ- ከሆነ በኋላ ግን በቻፓ ወይም በሳንቲም መርጠሽ ነው እሺ ወደ ወደ account ሽ ለማስገባት ወይም ወደ ቴሌብር ለማስገባት እንደዛ ነው ማድረግ ያለብሽ።
እሺ፣ እሺ፣ እሺ፣ ስለደወልሽ እናመሰግናለን። መልካም ምሽት።
bye።
እሺ